ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ ክፉ ደጉ እየሰማው የማልፈው እንዳልሰማው ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ ክፉ ደጉ እየሰማው የማልፈው እንዳልሰማው ከሌላ ሰው ባይሽ ለማመን ይከብደኛል፣ አፍቃሪሽ ነኝና ሳስበው ያመኛል። ብሰማም ክፉ ነገር በአንቺ ቂም መቻውቅና አይሆንም እላለሁ ወድሻለሁና ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ምነው ኧረ ምነው ልብሽ ለእኔ ቢያዝንልኝ ምነው ምነው ከምታምኘው በላይ ፍቅር አለብኝ ምነው ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ ክፉ ደጉ እየሰማው የማልፈው እንዳልሰማው ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ ክፉ ደጉ እየሰማው የማልፈው እንዳልሰማው ለማንም የማላማሽ ሆንሽና ከበላይ ሁሌም ያንቺን ክፉ አይሰማም ጆሮዬ። በከፋም ለምን ብዬ ራሴን አልጠይቅም ፍጹም ያንቺን ያህል ሰው ወድጄ አላውቅም። ታዲያ ምነው ልብሽ እኔን ባይጎዳኝ ነው ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ምነው እስኪ ምነው ልብሽ ለእኔ ቢያዝንልኝ ምነው ምነው ከምታምኘው በላይ ፍቅር አለብኝ ምነው ምነው ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ምነው ኧረ ምነው ልብሽ ለእኔ ቢያዝንልኝ ምነው ምነው ከምታምኘው በላይ ፍቅር አለብኝ